ሰላም ጤና ይስጥልኝ።
ሰላም
hello
አይሰማም።
ይሰማል። LinkedIn ላይ እንደበሉት ምን ልርዳዎት?
አዎ የሆነ ታሪክ ምናልባት ሊያስተምር ይችላል ብዬ ያሰብኩት ነበር እና እህ ላጋራችሁ ፈልጌ ነው
እህ
እና የደወሉልን
እ
ከየት ነው የደወሉልን?
አሁን ሀዋሳ ግቢው ነው
ምን አሉኝ?
ሀዋሳ ካምፓሱ ነው
ሀዋሳ አዎ
እህ ማን ልበል ስሙትን አወል
ማን አሉኝ?
አወል አወል
ይቅርታ አልተሰማኝም።
አወል
አወል
አዎ አወል ማን አወል እንድሪ
እንድሪ አዎ
ስልክ ዜሮ ዘጠኝ
አርባ አራት እህ አርባ ስምንት እህ
አስር ዘጠና ዘጠኝ እህ አስር ዘጠና ዘጠኝ
ስንት አልከኝ?
አስር ዘጠና ዘጠኝ መጨረሻው
አርባ አራት አርባ ስምንት አስር ዘጠና ዘጠኝ አዎ
እሺ እንደውላለን። መልካም ቀን